ፌስታ ቤት አናባል
አለሁልህ አለሁልሽ እንትን ስልክ አታነሳም
ምን አለኝ
ሰመር ስልክ አያነሳም
ስንት ነው ወር ነበሩ
ታይልኛለሽ ወይ
ኦርደር ላኩ
እኮ አላወጣ ብሎኝ ነው ዳት ማነው ስም ለሙ መስመር ላይ ጠብቀኝ
ሁለት ኦርደር ነው
እሺ ቆይ ሁለቱም ነው ስልክ አላነሳ ያሉ አይደለም አንደኛው የአንደኛው መጀመሪያ የገባው አንስታለች
ቆይ እሺ አንዴ የሁለተኛው።
መስመር ላይ ጠብቀኝ
እሺ የሁለተኛው ነው እሺ
ለሙ ከበርገር ቤት ነው ከሰም ከቬጋስ የሚነሳውን ነው ከቬጋስ የሚነሳውን አዎ አላ- አስራ አምስት ሀያ ዘጠኝ ማለት ነው እ አስራ አምስት አስራ ዘጠኝ ሀያ ዘጠኝ አዎ አዎ።
እሺ አሳውቄ እልሃለሁ ከአስር ደቂቃ በኋላ ደውል እሺ ለሙ እ እ ልደውል አዎ ከአስር አስር ደቂቃ ጠብቅ አሁን ከአስራ ሶስት ነው ከአምስት አካባቢ ደውል እሺ